አቤት አስራ ሁለት ነህ?
ነኛ ማን ምን የማን ማን የታ- የታገደው የማን ነው?
ምን ማን በሚል ነው እግድ እግድ እንዲነሳልኝ አንተና ኃይሉ እ? አሳግደው አንተ- ነበር እርሱ እኔ አይደለም ያሳገዱት፣ ሚስተር ራሽ ናቸው ያሳገዱት።
እ?
ራሽ ቴርዚያን ነው ያሳገዱት።
አልታየም። ራች የታየ ራች አልታየም።
አልታየም ገና ነው ገና ነው።
ነው አ የታየ ነው ትናንትና እኮ ደውዬ እ፣ አስገባ ብለሽኝ ነበር።
ብለሻል። አራት ሰዓት ላይ ነው እ?
አስገባኝ ትላንት አዎ ትናንት ደውዬ እኮ ነበር መጥቼ እዛ በር ላይ ሆኜ ትናንት እዛ መጥቼ በር ላይ ሆኜ ደውዬ ለኔ ከዛ እዛ አሁን ሬጅስትራርም ደውዬ ነበር እዛም ደውዬ እናንተ ጋርም ደውዬ ነበር።
ተ- ሁለቱም ጋር ተነስታላለች ትላል እ ራሱ አስገባ አሉኛው እሱ አንድ እስኪ አንድ ጠብቁኝ። እሺ እኔ ከስራ እሺ።
አንድ ጠብቁ። የራሱ ነው እንዴ? አይደለም አልተ አልተነሳም። እርግጠኛ ነኝ ሌላ construction ነው ራሱ ያለው ሰው ተሳስቷል ይመስለኛል። okay አዎ ቀሪ እስኪ ትንሽ ቆይቶ ይደውሉልኝ።
እሺ እሺ እሺ